ሄኖክ ወይ ፍቅርዬ በእናትህ ሀምሳ ሁለት ሀምሳ ሁለት ሀምሳ ሁለት ሀምሳ ሁለት
ሀምሳ ሁለት ሀምሳ ሁለት ሀያ ስድስት ሀያ ስድስት እሺ ታፈቅድኝ መላት
ታስችልኛለሽ? ምንድን ነው ምንድነው ያልከው?
ሀምሳ ሁለት ሀያ ስድስት ታፈቅድልኝ
ለምንድን ነው ይወጣልህ?
ሌላ መውረድ ይችላለሁ
እሺ ያዝከውን ንገረኝ። ተቃራኒ ሆኖብክ ነው?
ሀምሳ ሁለት ሰላሳ ሶስት
ሀምሳ ሁለት ሰላሳ ሶስት እ
እሺ ታውቀኛለህ።
አንተ እቤት ነው ያበሉህ? አንተ የቱ የምትበል?
ሄሎ አቤል፣ ምንድን ነው የቤት አዲሱን አስገብቼዋለሁ። እሺ ወደ ጉሮም እ?
አስገብቼዋለሁ።
ጎረሜዳውን አዎ አይደለ? እሱን አይደለ የፈለግከው?
አዎ የኔ ቆንጆ አመሰግናለሁ እሺ አቤል